hello
አቤት
ሰላም ነው ሰላም።
አለን ደህና። የማርያማዊት ስልክ ነው አይደል?
አዎ
okay። ከ vehi- እ፣ ከወዳ vehicle manufacturing ነበር የደወልንሎት።
እሺ
እ፣ ስልክዎን ከአዲስ አበባ ዩኒቨርሲቲ አግኝተን ነው በ junior accountant እ፣ እየቀጠረን ነበር እና ነገ ጠዋት መጥተው ነገ ጠዋት ሁለት ሰዓት ላይ ቢሮአችን መጥተው የጽሁፍ ፈተና እንዲወስዱ ነበር የደወልንሎት።
አዎ ከዚህ በፊትም ተደውሎልኝ ግን ሩቅ ነው ያለሁት እኔ በጣም
okay። ነበር ከዚህ በፊት ምን ያክል
ከዚህ በፊትም ደውለን ነበረ።
አዎ አዎ
okay። ስለዚህ ሩቅ ስለሆንሽ ልትመጪ አትችዪም ማለት ነው።
አዎ
okay እሺ፣ መልካም እሺ አመሰግናለሁ እሺ። ቻው።